hello ጤና ይስጥልኝ።
እግዚአብሔር ይመስገን።
ቤተልሔም ለኛ ከቺፕቺፕ ነው የምደውልልዎት።
እሺ okay ላለፉት አንድ አመት የእኛን service እየተጠቀሙ ስለነበር
እሺ ለእሱ ለማመስገን እና እስካሁን ባለው ጊዜ ውስጥ ሀሳብ አስተያየት ካሉት በቴሌግራም group ላይ ሀሳብ እንዲሰጡን ነበር።
እሺ ልስጥ በዛው በ group ላይ አ፣ ለእንደዚህ አብረውን ለቆዩ customer ኦች group create አድርገን ሀሳብ አስተያየት እየተቀበልን ስለሆነ እህ፣ እርሶም ያሉትን አስተያየት እንዲሰጡን ነበረ በዛ group ላይ።
እሺ እሺ እሰጣለሁ።
link ኡን በዚህ ቁጥር እላክሎት አይደል?
ይቻላል። አዎ okay እሺ፣ እልክሎታለሁ። መልካም ቀን።
እሺ አመሰግናለሁ።